ጤና ይስጥልኝ።
ጤና ይስጥልኝ። ህፃን እንደምጠቆም ነበር።
እሺ የስንት ዓመት ልጅ?
አምስት
እሺ ህፃኑ የእርሶ ልጅ ነው ወይስ በሰፈር ወይም በጎረቤት ነው የሚያውቁት?
ዘመድ አክስት ነኝ።
ሴት ነው ወንድ ነው?
ሴት ሴት ሙሉ ስሟና የቤተሰቦቿ ስልክ ቁጥር አሉት?
አለ
እሺ ንገሩኝ ስሟንሽ።
ክርስቲና ሮማን
ኬር ክርስቲና ነች? ማን አሉ? ክርስቲና ክርስቲና ሮማን
እሺ ክርስቲና ሮማን ያ
እሺ እድሜዋ ስንት ነው?
አምስት
እሺ ስልክ ቁጥር የቤተሰቦቿን ይንገሩኝ።
ዜሮ ዘጠኝ አስራ ሁለት
ዜሮ ዘጠኝ አስራ ሁለት ሰባ ሁለት ሰባ ሁለት ዜሮ አራት እሺ
ዘጠና ሁለት
የት አካባቢ ነው አድራሻዋ?
ወደ ሳሪስ
እሺ የእርሱን ስም አልበስ የጠቋሚ ስም
ሰላም ተስቤ
እሺ ስልክ ቁጥሮትን ይንገሩኝ። ዜሮ ዘጠኝ
ዜሮ ዘጠኝ ስልሳ ሶስት ስልሳ ሶስት ዘጠና አምስት ዘጠና አምስት ስልሳ ስድስት ዜሮ ስድስት
እሺ እሺ እናመሰግናለን። እንደውልሎታለን።
እሺ እሺ እሺ መልካም ቀን። እሺ